ሰላም ጤና ይስጥልኝ Best Bet አብሮ ይስጥልን። የሆነ betting ጨዋታ ነበርና አልበራልኝ ያለ ግማሽ ጎርቶ ማለት ነው።
እሺ አንዴ cashier code ኡን ይንገሩኝ።
አስራ አንድ እሺ
ሰላሳ ስምንት እሺ
ዘጠና ሁለት እሺ
አርባ አራት አርባ አራት አንዴ ጠብቁኝ።
እሺ
አራት ጨዋታ ወድቀዋልና lost ነው ትኬቱ። አሁን በርቷል፣ check ማድረግ ይችላሉ።
እሺ።
እሺ መልካም ቀን